ሄሎ ሄሎ መልሼ ደወልኩ።
እሺ
OK ሁለቱንም በዚህ ቁጥር ነበር ያዘዙት? ሁለቱንም አዎ
OK። የአንደኛውን ኪሎ ያስታውሱታል?
የበቀደም አላስታወስኩትኝም። የከትላንት ወዲያ የትላንትና እንዳልኩ አስራ አራት ነው።
OK። እሺ፣ ነገ ቅያሪ አስልክሎት ለ driver ኡ ሙሉን እቃ ይስጡት፣ ሁለቱንም ሽንኩርት።
የ- የ- የ- የከትላንት ወዲያውም የትላንትናውንም አ
እ፣ ኪሎን አወቅከው እንዴ? እሺ በቃ system እያስቸገረ ስለሆነ አላየሁትም፣ check አደርገዋለሁ።
እሺ እሺ።
ነገ የት ነው የሚመጣሉት?
ከአቶ ስመለስ ፋውንዴሽን ጋር
እሺ፣ መልካም።
ግን እንደዚህ የተበላሸ እንዲያውም በእናትህ እሺ፣ ያሳውቅሎታል።
አደራ። እሺ